ሄሎ
ሄሎ፣ ጤና ይስጥልን።
አብሮ ይስጥልን።
ሀብታሙ
ለምበሶ ያው ሰላም ነው።
አለን እግዚአብሔር ይመስገን።
ከ We Plus Solution ነበር የምደውለው።
ከየት We Plus Solution B Plus Solution ዊ ዊ
ዊ ያ
ኦኬ። እሺ ባለፈው application ኣችን ላይ ተመዝግበህ ነበረ
አዎ ተመዝግቤ ነበረ እና አሁን የተመዘገቡ account ኦችን active እያደረግን ስለሆነ እ፣ አንዳንድ ጥያቄዎችን ለመጠየቅ ነበረ። እችላለሁ?
እሺ፣ ችግር የለም።
እሺ። ምን አገልግሎት ነው የምትሰጠው ሀብታሙ?
እ፣ ምን አልሽ? service መ- okay service እ።
ያለኝ እ፣ ምን ሌላ?
አገልግሎት ነው የምትሰጠው?
Okay መሰጣ አገልግሎት ፀጉር ቤት ምናምን አለኝ።
Okay። የወንዶች ጸጉር ቤት።
አ
እሺ። ምንድን ነው ስሙ የጸጉር ቤትህ?
ፀጉር ቤት እም፣ ዊን ዊን ዊን። እሺ።
አ Win Barber።
አ
እሺ። የት ነው አድራሻ?
አድራሻ ሞጆ ሞጆ ምንድን ነው ይሄ ጀሞ ጀሙ ጀሙ የቱ ጋር?
ጀሞ እንትን የለም ይሄ አንደኛው ወደ
እም፣ ሌላ ይሰማኛል።
ጀሞ የኦሮሚያ ትምህርት ቤት አካባቢ
እ፣ ስሙ ስም- ስም አለው? ልዩ ሰፈር የልዩ ሰፈር ስም አለው?
አይ፣ ልዩ ሰፈር ልዩ ሰፈር ምን ብዬ ልንገርሽ?
ጀሞ አንድ ነው ሁለት ወይ ሶስት?
የመጀመሪያ አንድ ጀሞ አንድ።
አ፣ በቃ በሱ ማድረግ እችላለሁ። እሺ contact person አንተ ነህ?
ምን አልሽኝ?
contact person ሰዎች አገልግሎት ፈልገው አንተ ጋር ቢደውሉ አንተን ነው የሚያገኙት?
አ ችግር የለውም። አ፣ እም፣ ስምህ ሀብታሙ ሀብታሙ ሎምቦሶ። ስልክ ቁጥር ይሄኛው ራሱ ነው?